ሄሎ ሄሎ ሰላም ጤና ይስጥልን።
ሰላም።
ይቅርታ ከችፕችፕ ነበር የምንደውለው።
እሺ።
ያልተቀበሉት ያልመጣሎት product አለ?
አዎ ሎሚ አለኝ።
Okay።
ትላንት ነው ከትላንት ወዲያ ደውዬላችሁ ነበረ።
መች ነው ያዘዙት ሎሚውን?
May ሀያ ዘጠኝ ቀን ላይ last week
Okay። አምስተኛ ወር ላይ በቀን ሀያ ስምንት ነው እዚህ ጋር የሚያሳየኝ።
ሀያ ስምንት አዎ May ላይ ያደረጉበት። አዎ ስንት ኪሎ ነበር? ሶስት ኪሎ።
ሶስት ኪሎ አዎ ነገ መቀበል ይችላሉ?
አዎ እችላለሁ።
የት አካባቢ ይምጣሎት?
ቤተል አካባቢ ነኝ። እዛው location ኑ እዛው ነው። አዎ አልተቀየረም። ቤተል ነው።
እሺ፣ ይመጣሎታል። እሺ መልካም። እሺ እሺ እሺ እሺ እ ሰሞኝ